ሄሎ ሄሎ አቤት አቤት ሰላም ጤና ይስጥልኝ። ከቤት ቤት ነበር የምደውልልህ።
ሄሎ
እሺ ጋድሳ ጌታቸው ካልሰሳ አዎ አዎ እሺ አ- አስር ሺ አስራ አምስት ሀምሳ ሶስት ደውለውልን ነበር አይደለ?
አዎ ደውዬ ነበር እሺ አምስት ሺህ ብር ወደ ንግድ ባንክ account ነበረ ወጪ ያደረጉት።
እ- እ- ኦሮሚያ ህብረት ስራ ባንክ
ወደ አስር ሺህ አይደለም እንደዚህ አይደለም account ኡ የሚጀምረው።
እ- አስር ሺህ አዎ እንደዛ ነው አካውንቱ የሚጀምረው
እስቲ check አድርግልኝ። አስር ሺህ አስራ አምስት ሙሉውን ቁጥሩ ንገረኝ። አስር ሺህ አስር ሺህ አስራ አምስት አስር ሺህ አስራ አምስት እሺ ሀምሳ አምስት እሺ ሰላሳ አንድ እሺ አስራ አምስት አ፣ system ላይ አሁን ላይ transaction ን check አድርጌ አግኝቸው ነው እና እሺ ቴሌግራም ላይ ልካለው ብለህ ነበረ ምናልባት ካልተሳሳት አዎ ብዬሽ ነበር አዎ አዎ ይኸውልህ እ ይሄ ገብቶልሃል። እሺ እ የሚያሳየው እዚህ ጋር እንደገባልህ ነው። በቻፓ already balanced ነው የሚለው። ምናልባት አንተ ራሱ updated የሆነ እንትኑ status ኡን ማየት ከቻልክ እዚሁ የቤት ቤት account ላይ ገብተህ ማየት ትችላለህ።
እሺ የ account history ውስጥ አገኘዋለሁ ልክ ነሽ አዎ ግ- መግባቱን ነው የሚያሳየው እና የባንክ account ህንም check አድርግና መልሰህ አሳውቀን። እሺ ገብቶልሃል።
እሺ እሺ ባንክ check አደርገዋለሁ በቃ እሺ እሺ ስለደወልክ፣ እናመሰግናለን። እሺ መልካም አመሰግናለሁ እሺ